हेलो
አቤት አቤት
ሰላም ነው።
ሰላም ነኝ ሰላም ነኝ
እም፣ እግዚአብሔር ይመስገን። የሆነ ነገር ሊጠይቁት ፈልጌ ነው።
ድምፅህ አይሰማኝም
አይሰሙትም?
አ
አሁንስ?
እሺ ከየት ነው
እ፣ ዶሮ
እ
ደውሮ ደውሮ።
ዳውሮ
አዎ ደቡብ ነው
አዎ፣ ደቡብ።
ብራንች አለን እኛ እዛ ደውልላቸው ስልክ ልስጣባ
አቤት ሄሎ ብራንች አቤት።
ሐዋሳ ላይ ስላለን
እ፣ ሐዋሳ ላሉት አቤቱታ ማቅረብ ትችላለህ ስልክ ቁጥር ልስጥህ
የደቡብ ምዕራብ ኢትዮጵያ መሀል ሐዋሳ ነው።
አዎ
እሺ፣
046
ትንሽ ዜሮ አርባ ስድስት 046 አሉ
አዎ 21 ሀያ አንድ
23 ሀያ ሶስት
አምስት 24 አምስት ሀያ አራት
ደውሉላቸው
እሺ፣ አመሰግናለሁ።
እሺ